አመሰግናለሁ። ጤና ይስጥልኝ። መሰረኝ መሰረኝ መሲዬ ሀምሳ አምስት ሰላሳ ዘጠኝ
ሀምሳ አምስት
ሀምሳ አምስት ሰላሳ ዘጠኝ
ሰላሳ ዘጠኝ ነው።
ሰላሳ ዘጠኝ ሀምሳ አምስት ሰላሳ ዘጠኝ
እሺ ምን ሆኖብህ ነው? አቤል እንድታስወጪልኝ ነው እንድታስወጪልኝ። የቦሌ ለምን
ሌላም order ይዣለሁ። ለዛ ነው customer አሁን ደውዬሻው ነበረ customer ስልክ አይነሳልኝም ብዬ የት ነው የሚሄደው? አቤል እሱ ከበርገር እሱ እምቡት ትምህርት ቤት እሱንም ፊልም ታደርግኝ ደስ ይለኛል። ወደ ባቡር ይሁን። በቦሌውም ፊኑን አየዋለሁ። ችግር የለውም።
ይህንን አስወጪልኝ።
የሚወጣውን መጀመሪያ ልጠይቅልህ። እኔ ሀምሳ አምስት ማስወጣት ሰላሳ ዘጠኝ ስለማልችል እሺ እሺ እኮ ሌላ ኦርደር ስላስብኝ ልጠይቅልህ። ጠብቀኝ እሺ።
አንዴ አቤል።
እሺ እሺ
ይወጣልሃል አቤል።
እሺ እሺ
እሺ የኛ ይወጣልሃል። እሺ